hello አቤት
እንትን መረጃ ለመጠየቅ ነበር።
እሺ፣ ምን ነበር መጠየቅ የፈለኩት?
እንትን ይሄ አሁን የሰባት ቀን ትምህርቱ
እሺ፣ ዋጋውን ለማወቅ ፈልጌ ነበር።
ለአንድ ሳምንት ነው የሚሰጠው ትምህርቱ። ከመስከረም በኋላ ነው የሚጀምረው።
ነው አዎ፣ ተራዝሟል። ከመስከረም በኋላ ይጀምራል። ማስታወቂያ እናውጣለን።
አ፣ አሁን ለመመዝገብ ነው ማለት ነው።
አዎ፣ መመዝገብ ይቻላል፣ ግን ያው ከመስከረም